hello ወይ
እንዴት ነሽ?
ሰላም እንዴት ነህ?
አለሁ። ምን እባክሽ አንዷ customer በነፍሴ ተጫወተችብኝ።
እ?
አንዷ customer በነፍሴ ተጫወተችብኝ። እንዴ ና ብላ ከደረስኩ በኋላ እ?
ምግቡን እኔ አላዘዝኩም።
እሺ። እና አሁን ምግቡን ይዘህ እሷ ጋር ነው ያለኸው?
አው ከደረስኩኝ በኋላ እኮ ነው ምግቡን አልፈልግም፣ እኔ አላዘዝኩም፣ ተሳስተ ነው
order number ኡን ንገረኝና እኛ እናናግራት እንደውልላት።
ትችያለሽ። እሺ ስልሳ ስልሳ ሰባት ሰማንያ ስልሳ ሰባት ሰማንያ እሺ፣ አዎ።
እኛ እንሞክርላታለን። እሺ እሺ